ከቢጃ
ከምን ደንበኛችን ይሰማዎታል? ከቢጃ ጥሪ ከምደውለው
እሺ ይሰማኛል።
ገነቴ መጠጥ ማከፋፈያ ነው።
አዎ
የአይምላ ያቆያዘ መልክ በስልክ ወደ ሮት ደንበኛችን
አላየሁትም እንጃ
እሺ ለሮት ያለው
አ፣
ሀምሳ አንድ ሰላም ነው
ደንበኛችን ቁጥሩን ይይዝልን።
እሺ ከአንድ
እሺ አ፣ ነገር ሀምሳ አንድ ሀምሳ ስድስት
ሰላም
ሰማንያ አንድ
ሰማንያ ዜሮ አንድ
ይሄን ለማሳወቅ ምን ነው።
ደማረግ መልካም ምሽት ደንበኛችን። ይሄ የሩ ምንድን ነው ማድረግ?
የግል ቁጥሮት ነው።
ጥቅሙ ነው።
ቅድሚያችን በሰማንያ ስልሳ ሰባት ሲደውሉ ማንኛውም ከኢትዮጵያ ጋር የተያያዘ ቅሬታ ያቀርባሉ። ቅሬታ ካለውት ማለት ነው። ቅሬታውን በሚያልበት ሰዓት የመለያ ቁጥር ይጠይቃል። ሲገባ ነገር ነው መለያ ቁጥሮትን በማንኛውም የቢጃይ ሂደው መለያ ቁጥር ከተባሉ ቁጥሮት የእርስዎን ቤት መለያ ነው። ቤትዎትን ያወጣዋል ማለት ነው ሲስተም ጋር። እሺ ለማያችን ለማሳወቅ መልካም ምሽት ይሁንልዎት።